Hello ወይ ሰላም።
ሰላም ነው። እንዴት ነህ አባ?
ደህና ነህ?
አለን ይመስገን። እንዴት ነህ?
ድምጻችሁ ሲጠፋ ቅር ይለናል። በጣም ቅር ይደብረናል።
እሺ
ትናንት ማታ ብር ገልብጬ ነበር በሳንቲም ፔይ ወደ ቴሌብር።
ትናንት ማታ ነው።
አዎ እስቲ ቤስት ቤት ቁጥር ንገረኝ። በዚህ በደወልክል- በደወልክበት ነው።
አይደለም ዜሮ ዘጠኝ አስራ ስድስት እሺ
አርባ እህ
ሁለት ሺህ ዘጠኝ
ስንት ብር ነው?
አስራ አምስት ሺህ ብር
እሺ አንዴ ቆይ።
ረገጥ የገለበጠው ምን ወደ ቴሌብሮሱ ወደ አንተ ቴሌብር ወደ ና ቴሌብር ወደ ቴሌብር ወደ እንትና ነበር ወደ ቆይ ወደ አምስት ሺህ ገባ ስንት በቃ ስራ ጥሩ ነው።
አንበሳ በርቺ በርቺ
አስራ አምስት ሺህ ነው።
አስራ አምስት ሺህ ማታ ላይ ያው
እሺ ያው ገብቶልሃል። check አድርገው። እሺ አባ።
እሺ አልጨረስኩም እናቴ እሺ ጠዋት ደግሞ እንደገና አምስት ሺህ ብር ገልብጬ ማታውን ነው እሺ ማታ አራት ሰዓት አካባቢ ደግሞ እንደገና ገልብጬ እሱም አምስት ሺህ እንደዚሁ ተቀልጠው ገብቶልሃል።
confirm ብሎ ቀረ እሱም የገባ አዎ እሱም ገብቷል። እሺ ሀያ ሺህ ብር ገብቶልኛል። እናመሰግናለን።
አዎ።
በምን አይነት ቁጥር ነው የምናገኛችሁ? በስንት መከራ የተገኛችሁ መሰለሽ?
ይሄኛውም አሁን ይሄም በዚህም ቁጥር ታገኘናለህ። ቅድም ሰማንያ ስምንት ዜሮ አራት በሚለውም ታገኘናለህ። እሺ ሰማንያ ስምንት ዜሮ አራቱ አገልግሎቱ ተቋርጦ ምናምን ነው የምትለው።
አይ ስ- ስልክ ሁላችንም ስንይዝ ነው እንደዛ የሚለው እንጂ ይሰራል።
እሺ እሺ እሺ እሺ አባቴ ስለደወልክ በጣም እናመሰግናለን።
መልካም ቀን።
አታጥፉ፣ እሺ ስጠፉ ቅር ይለናል።
እሺ ሄዳችሁ ብን ብለን ተጨነቅን እኮ አይ አለን አለን።
እሺ፣ የትም እንዳትሄዱብን።
እሺ አባ እሺ